Hello ጤና ይስጥልን ቤስት ቤት
Hello
አብሮ ይስጥልን።
እንትን አሁን ከቴሌ ብር ወደ ቤስት ቤት ልኬ ነበረ።
እሺ ከቴሌ ብር ደረሰኝ ደርሶኛል ነገ እንደላኩ፣ ግን እዛ ቤስት ቤት ላይ አልገባልኝም።
እሺ message ኡን ላከልን ቴሌግራም ላይ የገባልህን message።
በዚህ ቁጥር በሰማንያ ስምንት ምናምን አይ አይደለም፣ ቤስት እ።
ቤት ቤስት ቤት ቁጥራችን የለን ቴሌግራም ቁጥራችን
OK።
የቴሌግራም ቴሌግራም ላይ ነው። እሺ ምልክልን ቆይ በቴሌግራም ዝም ብዬ ስገባ ይኸውልህ group ነው ያላችሁ፣ እሱ ላይ ነው የምልከው።
አይ ዜሮ ዘጠኝ ዜሮ ሶስት እሺ ዜሮ ሶስት አርባ አራት ዜሮ ሶስት አርባ አራት ሰላሳ ሰባት አርባ ሰባት
ሰላሳ ሰባት አርባ ሰባት አዎ ዜሮ ሶስት አርባ አራት ሰላሳ ሰባት አርባ ሰባት አዎ እሺ እሱ ላይ ደ እንትኑን ልላክልሽ።
አዎ
እሺ message ኡና ቤስት ቤት ቁጥር ላክልኝ።
message እና ቤስት ቤት ቁጥር ላክልኝ።
ቁጥር ማለት password እና ስልክ ቁጥር ነው።
አዎ ስልክ ቁጥር እሺ ስልኩን ድገሚልኝ አንዴ ቀጥታ።
ዜሮ ዘጠኝ ዜሮ ሶስት አርባ አራት ሰላሳ ሰባት አርባ ሰባት እሺ ሰላሳ ሰባት አርባ ሰባት እሺ እሺ